ሄሎ ጤና ይስጥልኝ ተድላ ምጥረት ከኮም ልርዳሽ?
ሰላም፣ እንዴት አመሸሽ?
እግዚአብሔር እንትን ደውዬ ነበር ከ almost ከአንድ ሰዓት በፊት አምቡላንስ እፈልጋለሁ ብዬ።
okay እሺ
እንዴት አደረግሽልኝ?
አ እንትን እያልኩልሽ ነበርና አምቡላንሶቹ እስካሁን አልተመለሱም።
አልገቡም እስካሁን?
አ፣ አንድ ሰዓት ይሆነናል ካወራን።
አዎ።
okay አ፣ እንዴት ላድርግሽ ታዲያ? ወይ ሌላ አምቡላንስ ተጠቀሚ።
እስኪ ቆይ በቃ አንቺ መልሼ እደውላለሁ።
አማራጭ- ለማንኛውም አማራጭ አንቺ ካለሽ check አምጣልኝ።
አድርጊልኝ።
እሺ case ኡን ምን ነበር case ኣቸው? ወይ እ፣ አይ ቆይ እስኪ አንዴ እንዴት አገሽኝና እሺ ችግር የለው information ልውሰድና
ምንም እንትን አይደለም። ኦክሲጅን ምናምን require የሚያደርግ patient አይደለም። stable ናቸው።
እሺ ምንድን ነው ታ- ህመማቸው?
እ፣ ቆይ ACS እም?
my myocardial infarction okay እሺ acute myocardial coronary syndrome
acute እሺ acute coronary syndrome ወይ myocardial infarction ያልሽ።
አዎ
okay so አይ ወደ መቅ- ከ- ወደ ኢስታንቡል ለምንድን ነው የሚሄዱት
ከመቅረዝ ወደ ሲዮ ኢስታንቡል እኮ? አዎ ለምንድን ነው?
አ PCI እዛ ሊሰራላቸው okay PCI
ና
oxygen require አያደርጉም አይደል አልሽ?
አያረጉም።
vital sign ኣቸው እሺ normal ነው ስቴብል ነው ስቴብል ስቴብል ነው።
okay
እስኪ check አድርጊልኝ። ለማንኛውም እደውልልሻለሁ።
እሺ እሺ ችግር የለውም ደውልልሻለሁ እሺ እሺ